ሄሎ ሄሎ፣ በስትሬት ምንርዳ
ሰላም ነው?
አለን።
አዎ፣ በእናትህ ቤስት ቤል ላይ እሺ፣
ስድስት መቶ በላና ውስጥ ዶሮ
ምን አልከኝ?
ቤስት ቤል ላይ እሺ፣ ቤስት ቤት ላይ
ውስጥ ዶሮ ሲያደርጉ አ
ደህና ብር እኔ አይደረስም
በምን ዶ አድርገህ ነው?
አ
በምን ዶ አድርገህ ነው?
እ
ምን አልከኝ?
በ
ሄሎ፣
አዎ ይሰማል።
በ- በሳንቲም ቡይ ዶ አድርገህ ነው?
አዎ በሰላም መቼ ነው ያደረከው? ሄሎ፣
አዎ ይሰማል። ወንድሜ እሺ፣ ቤስት ቤት ስልክ ቁጥር ንገረኝ።
ዜሮ ዘጠኝ 09 ሰላሳ ሶስት 33 አስራ- 20
አስራ ሶስት አስራ ሶስት 09 33 13 ሀያ ዘጠኝ 29 80 ሰማንያ አዎ እስካሁን ብሩ አት- check እያደረኩት ነው። አንዴ ጠብቀኝ። መቼ ነው ወጪ ያደረከው?
እ ቀኑ ሀያ ነበርኩ ቀኑ ሀያ ዘጠኝ ነበርኩ ሀያ ዘጠኝ በሀያ ዘጠኝ ነው ያደረከው?
አ እሺ ስንት? ስድስት መቶ ብር ነው።
ስድስት መቶ ብር ነው ስድስት መቶ ብር አ
ገብቶልሃል እኮ ቴሌ ብር account ላይ
መቼ
ገብቶልሃል። ት- ትላንትና
እና ትናንት
ሄሎ
አዎ ይሰማል አልገባልህም?
አዎ አልገባም ብሩ
ገብቶልሃል። እስኪ ድጋሚ check አድርገው። ምን አልከኝ?
ይደውላል
refresh አርገህ ሞክረው። እስኪ
አ refresh አርገህ ሞክረው። refresh refresh አርገህ ሞክረው ወንድም።
እሺ እሺ እሺ